ሄሎ ሄሎ ጤና ይስጥልኝ አሚር የሚል ልርዳ ሰላም ነው እንዴት ነህ?
አለን እሺ ምን ነበር እንትን ወደ ፖሊስ ለማድረግ ነበረ
ዲፖዚት ወደ ቤት አዎ።
ቤት አዎ። እና እሺ።
ሲሌብር የለም ቴሌብር የለም ማለት
በሲሌብር ነበረ ወደዛ የምናልፈው አሁን ያለው ኢብርና አሞሌ አሁን ይላል
ኦኬ ቻፓ ላይ እንትን ብለህ ነው እ?
በቻፓ ቼክ አድርገው ነው ወይስ ቻፓ የቱ ላይ ጋር የቱ በገባ- ጋር አ የቱ ጋር ቼክ አድርገው ነው አለ አሁን ሳ- እኛም ሳንቲም ፊት አሁን ፔይል- ስ- ስና- ሳ- ሳንቲም እ, እንትን የለውም ሲሌብር የለውም አለው አለው በፊት ነበረው ማታም ነበረው አሁንም አለው ምን እ፣ ቴሌብር አለው ከሌለው ላክልህ እ፣ ቼክ እንድናረግ ነው እመቤቴን የለውም
እሺ ላክልኝ ፎቶ ላክልኝ ይኸው ይቅርታ እዛው ያላክልህ
ስክሪንሻት አድርገህ እንትን በ- በቻፓ ቢገባ ይገባል
እም፣ በቻፓም በእንትንም አለ አሁን እዚህ መጣው ሳንቲም አሞሌ ፔይል።
አዋሽ ምናምን ይልና አሞሌ ይላል ቃቻም ይላል
እሺ
እና አካውንት የለም እንዴ የቴሌብር
አለኝ እሱ እኮ እሱ እሱ ይጠፋብኝ እኮ ራሱ በዛው ስልክ ማለት ነው አዎ እሱ አ, በፊት ነበረው አሁን የለውም
okay፣ ጠፍቶ ነው እያልከኝ ነው screenshot አድርገውና እ፣ ላክልህ?
አ ላክልህ deposit ስታደርግ ግን እ፣ በ Best Bet ነው አይደል ያደረከው